ሄሎ ሄሎ ሄሎ ሰላም ነው?
እግዚአብሔር ይመስገን። ርጣ
ከሄሎ ካሽ ወደ ቤስ betting ማስገባት ነበር። ከሄሎ ካሽ ይፈቀዳል ወደ ቤስ betting?
እስቲ አንድ ጊዜ እስቲ በቻፓ ሞክረው። ቻፓ የሚል option አለ አይደለ?
ሄሎ ካሽ ሄሎ ካሽ ነው ግን ገብቶሻል?
አዎ ገብቶኛል። እስቲ በቻፓ ሞክረውና
አይ የሄሎ ካሽ ሚል ይመጣልና ከዛ ግን አይታ okay በቻ በምንድን ነው የሞከርከው አንተ? maybe በሳንቲፔ ሞክረው ሊሆን ስለሚችል በቻፓ ሞክረው። ሳንቲፔ የሚል option አለ እና maybe በ
አይመጣም እሱ። ሄሎ ካሽ ግን ሄሎ ካሽ አለ ግን አይሰራም።
okay አይከፍትልህም?
አዎ እኮ maybe በእንትን ከፍተው ከሆነ ብዬ ነው እኮ ሳንቲፔ እና ቻፓ የሚል ኦፕሽኖች ናቸው ያሉት payment system ኦቹ። ቻፓን ተጠቅመ ከሆነ ካልከፈተልህ በዛኛው option ተጠቀም ብዬ ነው።
ሄሎ ካሽ ስለነበር